በአማራ ክልል ሰሜን ወሎ ዞን የቆቦ ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ ደርቤ በለጠ ትላንት ጥቅምት 30 ቀን 2017 ዓ ም ማንነታቸው ባልታወቁ ታጣቂዎች መገደላቸውን በአካባቢው ነበርን ያሉ ነዋሪዎች ለአሜሪካ ድምጽ ገለጹ። በአካባቢው ላይ በጥርስ መፋቂያ ንግድ ላይ ተሰማርቶ የነበረ አንድ ወጣት በወቅቱ በደረሰበት ጉዳት ምክንያት ዛሬ ህይወቱ ማለፉንም ነዋሪዎቹ ተናግረዋል። የሰሜን ወሎ ዞን ብልጽግና ጽህፈት ቤት ኃላፊ በአቶ ደርቤ መገደል ማዘናቸውን በፌስቡክ ገጻቸው ላይ አስፍረዋል። ለግድያው እስካሁን በይፋ ኃላፊነት የወሰደ አካል የለም። መስፍን አራጌ ዝርዝር አለው።
በአማራ ክልል ሰሜን ወሎ ዞን የቆቦ ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ ደርቤ በለጠ ትናንት ጥቅምት 30 ቀን 2017 ዓ ም ቆቦ ከተማ ጠዋት 3 ሰዓት አካባቢ ላይ ሚካኤል ሰለሞን በተባለ ሆቴል ግቢ ውስጥ ከሌሎች ሰዎች ጋር ተቀምጠው እየተስተናገዱ ባለበት ወቅት ታጣቂዎች በከፈቱት ተኩስ መገደላቸውን በአካባቢው እንደነበሩና ስማቸው በደህንነት ስጋት እንዳይገለጽ የጠየቁ ነዋሪዎች ተናገሩ። በሰዓቱ የተኩስ ድምፅ ሰምተው ወደ ቦታው ሲሄዱ ሰዎች በጥይት ተመተው ቀው መመልከታቸውን ስማቸው እንዳይጠቀስ ከጠየቁት መካከል አንዱ ተናግረዋል።
ስንጠጋ ሁለት ሰው ወድቆ አይቻለሁ። ባየሁት መሰረት በኋላ ስናጣራና ፊታቸውን ስናይ አንዱ የከተማው ብልጽግና ኃላፊ ነው።
በዕለቱ በተፈጸመው ጥቃት በተጨማሪም ከተገደሉት የጽህፈት ቤቱ ኃላፊ ጋር የነበሩ ሰዎች መጎዳታቸውን ገልጸዋል።
መፋቂያሚ አዞር ላይ ምጫሌ ነው። እሱም ቢሆን እንዲሁ ደምቶ ወድቆ አይተናል። ከሱ ጎን ለጎን አብረው እዛ ሆቴል ላይ የነበሩ የቆሰሉ ሁለት ልጆች እንዳሉ ሰምቻለሁ። እነማን እንዲሆኑ እንኳን አላወቅኩም። ምን ላይ ደረጃ ላይ እንዳሉ አላወቅኩም። የብልጽግና ኃላፊ የተባለ ወዲያው ነው የሞተው። እኛው መፋቂያ የሚያዞረው ህጻን ልጅ አልኩ ድንገት አካባቢ ላይ ስለተገኘ እሱም ወድቆ ነበር። ማታ በሕክምና ሲረዳ ቆይቶ ማታን ደግሞ ተሰምቻለሁ።
ስማችሁ እንዳይጠቀስ ድምጻቸው ቸውም እንዳይተላለፍ የጠየቁ የቆቦ ሆስፒታል ባልደረባ የተጎዱ ሰዎች ሆስፒታላቸው ውስጥ እንደሚገኙ ገልጸው ተጎጂዎቹ ያሉበትን ሁኔታ ግን እንደማያውቁ ጠቁመዋል። በጉዳዩ ላይ ከአካባቢው ባለስልጣናትና ፖሊስ መረጃን ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ የዞኑ ብልጽግና ጽህፈት ቤት ኃላፊ ከድር ሙስጠፋ በማህበራዊ ትስስር ገጻቸው ባሰፈሩት የሀዘን መግለጫ ጥቃቱ ለአማራ ህዝብ እንታገላለን በሚሉ ጽንፈኞች የተፈጸመ ነው ብለዋል። በአካባቢው ይንቀሳቀሳሉ ከተባ ባሉ የፋኖ አመራሮች መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ